አረ ጤና ይስጥልኝ።
ጤና ይስጥልኝ። ሀሚድ ነኝ። ምን ሰላም ላይ- ነው? ቤት ሀሚድ እንዴት ነህ?
አ አለ ፌስቡክ ላይ ጽፌ የለኩ መልሳ ከዛ አየው በዚህ ልደውል ብዬ ነው።
Okay።
መሀመድ ይባላል። አስራ ሁለት ሰባ አንድ ሰባ ስድስት ሰባ አምስት ነበር የምጠቀመው ኦንላይን ነበር የምጫወተው ኳ- የኳሱን ማለት ነው።
Okay okay።
ከትላንት ወዲያ አ አ ስምንት ጨዋታ ተጫውቼ በአራት መቶ ሀያ አምስት ወድ Okay ስምንት ሺህ ምናምን ብር ነበር የመጣው
እሺ።
እና ቀንሶብህ ነው?
ጭራሽ በጭራሽ አምስት መቶ ብር ብቻ ነው ያስገባል።
Check ላድርገው መጀመሪያ ትኬቱን እ፣ ቁጥሩን ንገረኝ።
ልንገርህ ቁጥሩን ንገረኝ።
ኦንላይን ነው የምጫወተው። የምን የስልክ ቁጥሬ ነው የምን ነው የምናገር No online okay። virtual ኡ ነው የምትለኝ?
እ
Okay የተጫወትከው virtual ነበር?
ኦንላይን ነው የምጫወተው ወይ ኳስ ግምት አለ አይደል?
Okay የኳስ ይለያያል። የ virtual ማለት ሌላ game ኦች አሉ አይደል?
አይደለም አይደለም፣ Okay።
እሱ አይደለም normal የኳስ አይ virtual አይደለም።
አ፣ cashier code ወይ ticket ID አለው እኮ አዎ እሱም ቢሆን አ፣ ንገረኝ አንዱን ከሁለት አንዱን።
እሱን ልንገርህ አ cashier code ኡ ሰባት digit ነው። እሱን ንገረኝ።
እ እ ሰባት ወይ ስምንት digit ነው cashier code ኡ።
ID የምትላለች አ አ እሱንም እሱ ረጅሙ ነው አይደል?
ረዥሙ ነው እሱ። አዎ Okay ከስር ደግሞ አለች barcode ዷ ስር አለች ደግሞ cashier code የሚል
Check አድርጌ መልሼ ልደውልልህ። እንትን ነው ከስር ያለው የኔ ስልክ ቁጥር ነው። ከላይ ደግሞ ቀን ነው
Okay እሺ እንትን የሚልስ multiple ምናምን የሚል አለ አይደል? የሆነ ቁጥር ቁጥር ነገር የለም
ምንም የት-
ወይም ቆይ እሺ በዚህ ቁጥር ነው ቴስት ቤቱ አይደለም ዜሮ ዘጠኝ አስራ ሁለት እሺ አንዴ አስራ ሁለት ሰላም
አስራ ሁለት ሰባ ሰባ አንድ ሰባ ስድስት ሰባ አምስት ሰባ ስድስት ሰማንያ አይ ሰባ ስድስት ሰባ አምስት እሺ